ጤና ይስጥልኝ አሪፍ ነኝ ማሌት ነኝ ባኮ ልርዳዎት?
እንትን ትናንትና ከሁሉ ስፖርት ብር አውጥቼ ወደ አሪፍ ቤት ወጪ አድርጌ ነበርና ከሁሉ ስፖርቱ ብር ጎሏል። ወደ ቴሌ ብር ግን አልገባም።
እሺ ደንበኛችን ከዚህ በፊት እኛ ጋር ደውለው አመስ- አስመዝግበው ነበር።
አዎ ትናንትና አስመዝግቤ ነበር፣ እስካሁን አልገባም።
እሺ ማን በሚል ስም ነበር ያስመዘገቡት?
ጌትነት ታምራት በዚህ ስልክ ቁጥር
እሺ ደንበኛችን system ላይ ያየሁት ነው። ትንሽ ይጠብቁኝ።
እሺ።
እሺ ደንበኛችን መስመር ላይ ኖት?
አዎ
እሺ ስላስጠበቅነዎት ይቅርታ። በነገሩን መሰረት የጠቀሱት amount ተጠቅሶ ሪፖርት ተደርገውልዎታል ለ technical team፣ እነሱ ለማየት እየሞከሩ ነው። screenshot share አላረጉንም ግን አይደል?
አዎ በሁሉ ስፖርት ገብቼ ዝውውር የሚል አለ። ዝው የዝውውር ነው። በዋይፋይም በሞክሮምም በፈጣን connection ዝም ብሎ በቃ ጥጥላ ያመጣልኝ ዝርዝሮች
transaction history ውስጥ ማግኘት አልተቻለም።
አልቻልኩ አለ እኮ ተልኳል፣ ግን እንትኑ ማግኘት አልኩ ዝርዝሩን መምጣት ይመጣልኝ አልቻለም ብሎ connecting ብሎ ዝም ብሏል።
እሺ ጥሩ ከቻሉና ከሰራልዎት ይላኩልን እሱንም። እኛ ግን የነገሩን መረጃ ሪፖርት አድርገናል። ስለዚህ ትንሽ ይታገሱን እስኪ ይስተካከል።
እሺ
hello ይሰማዎታል።
አዎ እሺ ሌላ ጥያቄ አለዎት?
እሺ።
እሺ፣ ስለደወሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ቀን።